ገናና ያ ገናና ዳግም መመለስ አላት የአምላክ ኪዳን ከሰማይ ያያት ቢዘገይም አይቀርም በጥቂት ይሳታል የእኛ ኢትዮጵያ እንዲሆን አትቀሪም ዘማሪንም እሱ ያ ገናና ያ ገናና ዳግም መመለስ እንዴ እንዳልገነነች አክብሯ ተረስቶ ዝና ተንዶ በስሟ መጠራት ማፈሪያ እስከሚሆን ሕዝቧ ስደት ወዶ መዛበቻ ሆና ቅድም ክብሮ እንደተጣለ እውነት የኢትዮጵያ አምላክ በዙፋኑ ያለ ሩቅ አይደለም ቅርብ ነው ደሞ አይቀርም ማድረሱ ቃል ኪዳኑ ያከብራል ቃል ገብቶላታል እሱ ያ ገናና ያ ገናና ያ ገናናው ስሟ ዳግም መመለስ ሩቅ አይደለም ቅርብ ነው ደሞ አይቀርም መድረሱ ቃል ኪዳኑ ያከብራል ቃል ገብቶላታል እሱ ያ ገናና ያ ገናና ያ ገናናው ስሟ ዳግም መመለስ አላት የአምላክ ኪዳን ከሰማይ ያያት ቢዘገይም አይቀርም በጥፊት ይሳታል የእኛ ኢትዮጵያ እንዲሆን አትቀርም ዘማሪንም እሱ ያገናና ያገናና ዳግም መመለስ አላት የአምላክ ኪዳን ከሰማይ ያያት ቢዘገይም አይቀርም በጥቂት ይሳታል የእኛ ኢትዮጵያ እንዲሆን አትቀርም ዘማሪንም እሱ ያገናና ያገናና ዳግም መመለስ ከቦ ተሸፍኖ መከራችን ገኖ ሲወራብን ባለም ይህን እየሰማ አንገቱን ያልደፋ የአገሬ ልጅ የለም። ቃል ኪዳኑ ሲፈጸም እናንሰራራለን፣ እንዳፈርን አንቀርም፣ ያን ጊዜ እንኮራለን። ሩቅ አይደለም ቅርብ ነው፣ ደሞ አይቀርም ማድረሱ። ቃል ኪዳኑ ያከብራል፣ ቃል ገብቶላታል እሱ ያ ገናና ያ ገናና ያ ገናና ውብ ስሟ ዳግም መመለስ ሩቅ አይደለም ቅርብ ነው ደሞ አይቀርም መድረሱ ቃል ኪዳኑ ያከብራል ቃል ገብቶላታል እሱ ያ ገናና ያ ገናና